የአላውያን ሳሊዮን ሶስት ኪሎ ፖድካስት። የሮም ወታደሮች የተዟዟሩ ሶስት ዛሊዮኖች ላይ ቅንዋት ሲውቁ ይታየናል በሩቅ ከካህናት እሰይ ከአይሁድ ጉሩሩምታ አልፎ የሚረብሽ የአንዲት ሴት ስቅስቅታ ይሰማናል ከሩቅ በተጓዥ አላውያን መንፈቅ ትርኢት ከሩቅ ለምናየው የአርብ መንገድ አድክሞን ከመስቀሉ ጀርባ ተጋርደን ለቆም ነው ክርስትና ልዮ ነው።